ጤና ይስጥልኝ ቻፓ።
ሄሎ
ሄሎ፣ አቤት።
ሰላም። ትናንትና ብር አስገብቼ ነበር።
deposit? እሺ፣ አሁን በቻፓ በኩል ነው አይደለ?
በቴሌ በቴሌ ብር
በቻፓ
ከቴሌ ብር ወደ ወደ ማን ነው ገቢ ያደረጉት?
ወደ እንትን betting
እሺ፣ በቃ እንደዛ ከሆነ አንድ ስልክ ቁጥር ልስጦት እና በዛ ስልክ ቁጥር ቴሌግራም ላይ ላኩልን። ዜሮ ዘጠኝ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት ልደውልላት ወይስ transaction message ይላኩልን በቴሌግራሙ ላይ አሁን በሰጠሁት ስልክ transaction message ያላሉ የተቆረጠበት ሲቆረጥ የደረሱት እሱን እሱን message ይላኩልን።
እሺ